hello ጤና ይስጥልኝ ቤተሰብ
ጫላ ራሴ ነኝ።
እሺ አንተን ልክልሽ ነበር message forward አድርጌ ጫላ
forward አድርጌ አሁን
ጫላ እ፣ አላክም እኮ ከሰላሳ አምስት ነው ለመጨረሻ ጊዜ የላከው ጫላ እ?
በ- ከሰላሳ አምስት አስራ ሁለት ሰዓት ከሰላሳ አምስት ነው የላከው ለመጨረሻ ጊዜ transaction
አ አ፣ እሱ አልገባም እዛ ላይ አልገባም።
እኮ እስቲ ደውልላቸውና ምን አይነት text እንደሚልኩልን ልላክልህ sample ነገር የሚያስፈልገን በ- ማን ነው ምልክልኝ?
CBE ንግድ ባንክ አይደል ያስገባሁ አ አዎ፣ በ CBE ከንግድ ብር እኮ ነው።
እኮ ይልኩልሃል።
okay በቃ ደውልላቸውና በዚህ ቀን እንዲህ transaction ነበረኝ በፊት እንደዚህ ሆኖብኝ ነበር። ያው እናንተ ናችሁ በቴሌግራም አስተካከላችሁ።
አዎ፣ ዛሬ በጣም ብዙ ሰው ስለሆነ እንደዚህ ማለት ሙሉ text ኡን ነው የሚሉን እነሱ። እሺ ለዛ ነው
okay ሙሉ text እሺ፣ ስለሚያስፈልገን ነው።
ላክልኝ።
ላክልን በቃ እኔ ልክልሃለሁ የሆነ format ነገር ምን አይነት እንደምትልክ ማለት ነው።
እሺ፣ እሺ።
እሺ